ለልጆች ነው አንዱ ያለው የቅዱ
ሄሎ
ሄሎ hello፣ ሰላም ነው?
እንዴት ነህ? ናሲህ አለሁ።
አይደል?
አ እሺ አሪፍ አልታዘዝንም እያሉት ነው።
እ አ
እስቲ አቅርብልኝ ላናግራቸው።
አልታዘዝንም ሳይሆን አልተሰራም ነበር።
ተሰርቷል አሁን?
አይ አሁን አስገብተውታል።
እስቲ ላናግራቸው።
okay እሺ። እንኳ እስኪ አንዳችሁ አናግሯቸው። እንኳ
ማን ነው?
hello hello ጤና ይስጥልኝ። አሪፍ ቺክን ነው።
እ እ hello ወይ አሪፍ ቺክን ነው።
አ አሪፍ ችግር ነው።
እ አ አሪፍ ችግር ነው።
እሺ በ order number መቶ አምስት ሀምሳ አንድ ሰባ ዘጠኝ order አልተቀበላችሁም?
እኔ እንጃ እኔ አልተቀበልኩም፣ እነሱ ተቀበሉ። እኔ አልቀበልም። ሌላም ቀን
እሺ የሚቀበል ሰው ታገናኘኛለህ?
እ እ ማንን ላናግር እችላለሁ? የሚቀበል order የሚቀበል ሰው ላናግር እችላለሁ? አሪሎ አሮጤንኩ ማለት ነው።
አሪፍ ሂድ ሂል ይችላል።
አሪፍ ነው።
እሺ በኦርደር ነምበር መቶ አምስት ሀምሳ አንድ ሰባ ዘጠኝ ኦርደር አልተቀበላችሁም?
እ ተቀበለናል። ገብቷል።
እሺ የት- እ hello ተሰርቷል። ምግቡ ተሰርቷል።
አሁን ገና ምግቡ ተሰርቷል።
አዎ፣ ተሰርተ
እ
አዎ፣ ደርሷል፣ ደርሷል።
ለልጁ አልደረሰም ብላችሁ ነበር። አልደረሰም።
ይሄ ምናምን ደርሷል።
ደቂቃ በቃ ከዚህ በኋላ ነው።
አንድ አሁን ቢያንስ አንድ ደቂቃ ሁለት ደቂቃ በቃ አለቀ።
cancel ይሁን። እሺ በቃ አንድ ሰዓት ሆኖታል። order ኡ customer አይቀበል።
ካንስል ይሁን።
ሄሎ አቤት ካንስል ይሁን ካንስል ያልሽኝ?
ይሁናው አንድ ሰዓት አለፈው order ኡ። cancel ይሁናው አንድ ሰዓት አልፎታል ኦርደሩ።
ኦርደሩ አንድ ሰዓት አለፈው። አ ሞት ተው እንዳትቀበው አልፎታል።
እንዳትቀበው ተው።
ስለዚህ customer አይቀበለንም። cancel አድርገው አትስጡት ለ driver።
አልሰጠውም። እሺ
hello
እሺ አልኩት። እሺ አልሰጠውም። እሺ እሺ እሺ፣ አገናኘኝ driver ኡ።
hello hello ሞተርኛ አይደለም አ ሞተርኛ ነው።
ምን አልሽ?
በቃ ጥለህ ውጣ ናቲ፣ እሺ ጥለህ ውጣ።
እሺ።
እሺ